ጤና ይስጥልኝ ካፓ
ጤና ይስጥልኝ እንትን withdraw አድርጌ ነበረ እና አሁን ከአንድ ሰዓት በፊት እስካሁን ይዞታል ወደ ንግድ ባንክ commercial bank withdraw አድርጌ ሁለት ሺህ አም- ሁለት ሺህ ሁለት መቶ ሀምሳ ብር እስካሁን ይዞታል። ቻው።
እሺ የ account ቁጥሮት ንገር
አንድ ሺህ
አንድ ሺ ሀያ ስምንት
ሀያ ስምንት
ሰላሳ አራት
ሰላሳ
ዜሮ አራት
ዜሮ አራት
አምስት ዜሮ አምስት hello hello
ስንት ብር ነው?
ይሰማል አይደል? ሁለት ስንት ብር ሁለት ነው?
ሺህ ሁለት መቶ ሀምሳ ብር ሁለት ሺህ መቶ በቤተ ሀምሳ ብር account check ያድርጉ።
hello አ አ
account ኡን check ያድርጉ። ገቢ ተደርጓል። hello እሺ hello hello።
account ኡን check ያድርጉ። እሺ ገቢ ተደርጓል።
እሺ እሺ እሺ thank you